ህክምና ማዕከል
ሰላም እንዴት ዋልሽ?
ሰላም
ከዘውዲቱ ሆስፒታል ነው የምደውልልሽ።
ምን አለ?
ከዘውዲቱ ሆስፒታል ነው የምደውልልሽ።
እሺ
እ፣ CT head CT ለማስነሳት ፈልጌ ነበረ። patient ልልክ ይቻላል አለ
እ አለ አዎ
መ- አምቡላንስ ትልኩልኛላችሁ?
እሺ ይቻላል
ስንት ሰዓት ይመጣል?
በዚህ ስልክ መልሰን እንደውላለን አሁን
እሺ።
ቢያንስ ከ- ከዘውዲቱ ነው ያሉኝ አ አ ዘውዲቱ ሆስፒታል።
እሺ መልሰን እንደውላለን እሺ።